Hello
Hello Hello፣ ሰላም ሰላም ነው፣ እንዴት ነው?
እግዚአብሔር ይመስገን።
Order ላዝ ነበረ እና እሺ፣
የሁለት ሰው ገብቶ የአንድ ሰው እምቢ አለኝ።
አላስገባም ብሎት ነው። መጨረሻ ላይ አዎ።
Payment ሊከፍሉ ሲል ነው እምቢ ያሉት።
አዎ Okay፣ እንትን payment ቴሌብር አላስመረጥም ነው ያሉት ወይስ ቴሌብርን ከመረጡ በኋላ ነው እምቢ የሚለው?
ቴሌ ብር ስንመርጥ ልክ ቴሌ- በቴሌ ብር ልንከፍል ስንል ነው እምቢ የሚለው።
Okay፣ እዛ እስከ ታች እንትን የቴሌ ሲም ነው አይደል የሚጠቀሙት? በሳፋሪኮም ነው አዎ። አይ አይደለም።
Okay እሺ። እ፣ እታች እ፣ ከ cart አጠገብ order የሚላል አይደል? እ፣ እ፣ እሱ ላይ-
እ፣ እሱ ላይ to- to pay የሚላል እሱ ላይ ገብተው ይሞክሩት። Complete payment ለማድረግ ይሞክሩ። በ- ከእሱ ጋር ትንሽ ይሻላል።
በሱ ይሰራል።
አዎ በእሱ ይሞክሩትና እምቢ ካለ መልሶ ያሳውቁ።
እሺ እሺ እሺ።